hello hello hello hello
hello
ይሰማል? እኔ ይሰማኛል። hello እንዴት አመሸህ?
ሰላም ነው አለ።
ሰላም ነው፣ እግዚአብሔር ይመስገን። እንትን JetX እየጮኩ ነበር ማለት ነው።
እሺ ምን አሉኝ? ይቅርታ።
JetX
hello አይሰማም?
አሁን ይሰማል። እሺ JetX እየተጫወትኩ እሺ ጨዋታው ከአካውንቴ ይቆርጠዋል ብሩን፣ ግን ጨዋታውን እያጫወተኝ አይደለም። bet bet እያደረጉ አይደለም።
Okay። ይህንን issue report አድርገነዋል። እሺ ሌሎችም customer ኦች የገጠማቸው ስለነበር አ፣ እንዲስተካከል ሪፖርት አድርገናል።
ብሩ ይስተካከል።
ይመለሳል?
አዎ አዎ
እሺ